hello አቤት
ሰላም እንዴት ነው? ሰላም ይሰማል?
ይሰማል።
እግዚአብሔር ይመስገን። ከ STEM for Kids ነበር የምደውልልህ።
እሺ እሺ STEM for Kids ባለፈው ሳምንት መጥታችሁ ነበረ ከዳግም ጋር
አዎ፣ እዚህ መ- አሁን ዛሬ መታችኋል አልመጣችሁም?
መጥቷል። አሁን ክፍያዋን እንከፍላለን። እዚሁ ነኝ። እኛም እሺ እሺ ትንሽ አንቺ thank you። አዎ እዚሁ ነው ያለሁት በቃ ቢሮ እንከፍላለን።
ነው። እሺ እሺ እሺ